ሰላም ጤና ይስጥልኝ። ችብችብ እባክዎ ምን ልርዳዎ?
ጤና ይስጥልኝ። የተወሰኑ ደቂቃዎች በፊት ደውላችሁልኝ ነበረ።
ቅርታ ስሞትም አልበል አቤር እባላለሁኝ።
አቤኔዘር። እሺ የተረከቡ ፕሮዳክት ካለ እንጠይቀው ነበር።
እ ቢሮ ልጆች እንዲቀበሉልኝ ነበር ያደረግኩት። ዛሬ አልሄድኩኝም፣ ግን እንደመጣ ነግረውኛል። እ ነገ ወይ ስገባ አይቼ ደውል ይቻላል። አይ ዛሬ ካልተረከቡኝ ያለ ነገ ልናስገባሉት ነበር። አሁን ደውለው check ማድረግ አይችሉም።
እ ቢሮ ያሉት ልጆች already ተዋል። እ ችግር የለም ነገ ስገባልኝና ካልሆነ ወይ ለቅዳሜ ወይ ለሰኞ ታደርጉ።
እሺ፣ እሺ ይቻላል። እሺ ምንም ችግር የለም።
አመሰግናለሁ። thank you።
መልካም፣ መልካም ምሽት። እሺ።
አዎ፣ ሁላችሁም bye